ሰላም ጤና ይስጥልኝ። ቤት ቤት ከራኔ ባኮም ልዶ አዎ እስቲ የሆነ cash code ልንገርሽና እሺ አስር
እሺ አስር
እሺ አስር አስር ሰማንያ ስድስት
ይቅርታ አባቴ አንዴ ቆይ system ተቋርጦብኝ ነው እንዴ ጠብቀኝ።
እሺ
እሺ አስር አስር ሰማንያ ስድስት ሰማንያ ስድስት ዜሮ ዘጠኝ እሺ
لا يبقى تفيد
እሺ ሶስት ጨዋታ ወጥተውብሃል። እሺ አባቴ እና ዛሬ አራት ሰዓት ላይ ጨዋታ አሉት ገና ያልተከናወኑ ጨዋታዎች ማለት ነው። እና በአምስት ገና December አምስት ደግሞ የሚከናወን ሌላ ጨዋታ አለ ከሶስት ቀን በኋላ እ ሲያልቅ ነው ሌሎቹ update የሚሆኑት። ሶስት ጨዋታ ግን ወጥተውብሃል።
እሺ እሺ እሺ፣ እናመሰግናለን ስለደወልክ። መልካም ቀን።
እሺ thank you
امم